hello መለሰ፣
አቤት እ check አረከው የንግስትን order?
አዎ አድርገናል። እዚህ ላይ እንደሚያሳየው ከሆነ ስድስት ኪሎ ነው የሚለው አንዱ ላይ። ከዛ በኋላ የሌላው በሌላ ስም አዛ መሰለኝ ሁለት ሞላ የሁሉም ገብቷል።
እ
ስድስት ኪሎ ነው የሚያሳየው እኔ እኛ ጋር።
no ስድስት ኪሎ ሳይሆን የ member ኦቹስ?
እኔ የ member ኦቹ ደግሞ የለም እኔ እንጃ እንዴት እንደሆነ።
በቃ ስድስት ብቻ ነው የሚያሳይህ ለአንተ?
አዎ አዎ፣ ወይ እልክልሻለሁ።
በቃ እሺ፣ እሺ።